hello አቤት አቤት ከቤት ስዊት ነው የምደውሉት። ተቋረጠ
እ ተቋርጦ ነው። ከቤት ስዊት ነው የምደውሉት።
ነው
hello ይሰማል?
ይሰማል ይሰማል።
ስንት ብር ነበረ ወጪ ያደረጉት? ይቅርታ
ዘጠኝ ሺህ ብር
ዘጠኝ ሺህ ብር። እሺ ለቻፓ ሪፖርት አደርግሎታለሁ። እሺ ወደ okay፣ ባንክ ወደ- ስለሆነ አዎ፣ ወደ ባንክ ስለሆነ የተላከው
አ ወደ ከቴሌብር ትንሽ ይዘገያል። ወደ ቴሌብር ሲሆን ፈጠን ይላል ትንሽ እና እነሱ ስለዚህ ጋር ነው ወደ- የቀረው። እኔ ሪፖርት አደርግሎታለሁ።
እ፣ ቆይቶ ይገባል ማለት ነው አየር ላይ
ይገባል። አዎ፣ ለእነሱ ለእነሱ ሪፖርት አድርጌላቸው እነሱ ያዩታል። ከዛ approve ያደርጉታል።
እ፣
እሺ፣ መልካም ምሽት።
እ፣ አመሰግናለሁ።
እሺ